ጤና ይስጥልኝ አልፌ ቤዛዊት ነኝ። እባክዎ ምን ልርዳው?
ሰላም ነው እናት?
እግዚአብሔር ይመስገን።
አሁን ደውለን ነበረ። ቴሌግራም ላይ ልከነው ነበረ፣ መልስ አይሰጡም።
እሺ ቴሌግራም ለእኛ ነው የላኩልን።
አዎ አዎ።
እሺ ስሞትም አልበል።
ቀለም ጀማል አህመድ።
እሺ ደንበኛችን እየታየሉት ነው። በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
እሺ ወደ ባሙስ ነበር የላክነው፣ ያው አልገባም።
እሺ ደንበኛችን እሺ እንደውላለን፣ እያየነው ነው።